የሰ ዘርና ነባር በግዕዝ የአገባብ ቃል ሰ ማለት ግን፣ ና፣ ሳ፣ ስ፣ ማ ይሆናል። በአብይ አገባብ እይ ቀሪውን ካዕብ ዘርና ነባር ናሚሱ የሰው ስም ንርቃሱ ንድቃሱ የሰው ስም አክሱ የሰው ስም ኢያሱ እግዚአብሔር ረጄ ጸርሱ እንቁ ፋሲልያሱ አቤቱ እኔ ልሙትልህ ሳልስ ዘርና ነባር ሐራሲ ገበሬ ጠንቋይ መያሲ ጸጅ አበዛ መኩሲ ሞክሽ ሱሲ ፀሐይ ሳሉሲ የሰው ስም ሳምሲ አጥፊ ቤተ መያሲ የጸጊ ቤት ብእሲ ሰው ከይሲ እባብ ኩሲ የሰው ስም ፈላሲ ስደተኛ ራብ ዘርና ነባር ሀዊሳ እንዴት ዋልህ ሊሳ ዱር ሎቅሳ ባዶ ቤት መቅሳ ጋብላ ወይም የኩበት ቤት ምህሳ ሱሳ የአገር ስም ሮሳ ልጅ ብህንሳ የአገር ስም ተቢሳ ሸንበቆ ትቢያ ተኬሳ ትከሻ ትያሳ የአገር ስም ወይም የልቅሶ ሀገር ኒሳ ሚያዚያ አንደኛ ወር የዕብራውያን ንሂሳ የአገር ስም አሳ አሳ አበሳ በደል አቢሳ የሰው ስም አንበሳ አንበሳ ንጉስ ወልድ ኢያሳ የልቅሶ ሀገር እንስሳ እንስሳ ከኒሳ ቤተ ክርስቲያን ገርሳ የብረት ሽንሃር ጋርሳ የዛፍ ስም የሚበላ ፍሬ ያለው ጋርሳ አምባዛ ታላቅ አሳ ፈርከሊሳ ሽቱ ፒላሳ ድንኳን ፒሳ ጨው ባሩድ ፒሳ ይብስ ቅጥራን ፒሳ መጣብቅ ሸህላ ሐምስ ዘርና ነባር ህንካሴ ማንከስ ጥርጥር ህዳሴ ብርሃን ማደስ መኩሴ ሞከሽ ሙሴ ከውሃ የወጣ የተገኘ ምናሴ መከራዬን አስረሳኝ ስላሴ ሶስትነት ራምሴ የአገር ስም ቅዳሴ ምስጋና መቅደስ ብናሴ ጨረቃ ካእሴ ሰንበር ክናሴ አንድነት ኩሴ የአገር ስም ዝልጋሴ ቁስለ ስጋ ጉስቁልና ጋምሴ የአገር ስም ጥርድክይሴ ቆቅ ሳድስ ዘርና ነባር አለስ አጃ ሐሙስ አሙስ አምስተኛ ሐሜጥልድስ አራጣ ሐምስ አምስተኛ ሐሪስ አውራሪስ ሐራስ አራስ ጨቅላ ሐብስ የእስር ቤት ምድር ቤት ሐኖስ ሰማይ ሐዲስ አዲስ ሐፍስ ዝግኝ ዝግኝ ገንዘብ ሂስ ነቀፋ ጽል ክርክር ሄሮዲያኖስ ሽመላ አሳለቃሚ አሞራ ህልክስ ኩርፊት ኩርፊት ነፋስ ህልንቁድስ ስመ መንፈስ ቅዱስ ህምስ ማህፀን ዘጸአት 13 12 ህንቃስ ጭቃ ህዋስ ብልት መንቀሳቀስ ህያክንቶስ እንቁ ሌታ ቀን ግምጃ የሚመስል ለንጳስ መብራት ብርሃን ለንጳስ ግምጃ ለወንቴዎስ የመቅሰፍት ስፍራ ሉቃስ ነጸብራቅ ብርሃን ሊባኖስ ዛፍ ያለው ተራራ ሊቦስ የአገር ስም ሊጦስ ሰሊጥ ዝፍት ልብስ ልብስ ልውስ የታሸ ልውስ ልውስ የታሸ ልውስ መሐስስ ጉጠት መኮስስ ሹካ መጥረጊያ መለንስ ኑግ መለጎስ ሰነፍ ቸልተኛ ቀለጤ መልበስ ልብስ መልከያስ መልእክተኛ መማዲዎስ ሰይጣን መምስ ባለሟያ መሳውስ ጅማት መስፈርስ አንድ አይነት ሕማም መርስ ወደብ ጸጥታ መቃርስ ቅዱስ ክቡእ ቅዱስ ብፁዕ መቃርስ ማለት ቅዱስ ብፁዕ መብእስ ሸካራ ጎጣጉጥ መተርአስ ትራስ መነኮስ መነኩሴ መንከስ ምንጋጋ አገጭ መንፈስ ረቂቅ የማይዳሰስ መንፈስ የማይታይ ስልጣን መኬማስ የአገር ስም መድበራይጥስ ባዶ ባድማ መጠንብኮስ ሰይጣን መጥረብሊስ አቡን ጳጳስ መጥረጶሊስ ጳጳስ መጥረጶሊስ ጳጳስ መጥረብሊስ አቡን ጳጳስ መፍለስ መፍሉስ መፍልስ ሪያ ሚረሲንስ ሚሮሰንስ ሚርሰንስ ቀጋ ሚናስ የሰው ስም ሚክያስ ማን ነው እንደ እግዚአብሔር ማሄረስ ማረሻ ማስያስ ቅቡዕ የተቀባ ማርቆስ መዶሻ መቀጥቀጫ ማርቆስ ሰልፈኛ ተጋዳይ ማቴዎስ ምርጫ ጸጋ የተሰጠው ምርጫ ጸጋ የተሰጠው ማትያስ የእግዚአብሔር ጸጋ የተሰጠው ማእስ አረብ ያልገባ ጀንዲ ማእስ ቁርበት ሜሎስ የእሳት ሰይፍ ሜሎስ እሳት መንፈስ ቅዱስ ሜስ ጸጅ ሜርሴንስ ቀጋ ሜቴዳስ ሐዋርያ መልእክተኛ ምሁስ ንቁል ፍላሽ ንቁል ፍላሽ ምህማስ መዋኛ ምልስ ነጸብራቅ ብልጭታ ምልስ ጸዳል ሽልም ምድቃስ መኝታ ወይም መኝታ ምድቃስ መንታ ምክማስ በረሃ አዘቅት ምክማስ ሳጥን ሞገስ ሞገስ ባለሟልነት ሰሉስ ማክሰኞ ሶስተኛ ሰላስ ሶስት ሶስተኛ ሴሬኔስ ሴሪኒስ ሰጎን ሰርዶንክስ ሰርዶ እንቁ የጥፍር የጥፍር ውስጥ ንክዮስ የጥፍር ውስጥ ነው። ይሄ ሰርዶንክስ ሰርዶ እንቁ የጥፍር ውስጥ ስጋ የሚመስል ሰብሌኔዎስ ሰይጣን ሰንኮሪስ አማላጅ ሰንድሮስ ሰንድሪስ ሽቱ ዕጣን ሰንድሮስ ሙጫ ዕጣን ሰጠጢራስ አራት ድሪም ሁለት ብር ሰጠጴዎስ ሰጠጴዎስ ሰጢጴዎስ ሰጢጴዎስ ማለት ነው። የተልባ እግር ልጥ ጭረት ሰጰለክስ አርጃኖ ሰጰለክስስ እስስት ሰፊሮስ እንቁ ሰማያዊ የወርቅ ነቁጣ ያለበት ሰፎንያስ ወይም ሶፎንያስ እግዚአብሔር የጠበቀው የሰወረው ሱላማጢስ የአገር ስም ቤተ ክርስቲያን ሱቃጢስ ሽቱ ሱጡቃጢስ ሽቱ ሲላስ የሰው ስም ሲራስ ሰጎን ሲኖዶስ የተሰበሰበ ጉባኤ ሳልስ ሶስተኛ ሳዊሮስ የሰው ስም ሳድስ ስድስተኛ ሴሩክያስ ጸጥታ ሴሪኒስ ሰሬኒስ ሰሬኔስ ሰጎን ሴርኔስ ቀበሮ ሴኔስሮስ ድርጭት ስሉስ በሶስትነት ያለ ስልስ ስልስ ሶስት ሰሎንዲስ የሰንደል እንጨት ዕፀ መድኃኒት ሰምናስ የሰው ስም ስቅጢስ እንቁ ሶጣስስ ቅንጭብ ሬስ ስም አምላክ የፊደል ስም ርሁስ የራሰ ርዕስ ራስ ርኩስ እርኩስ ሮስ ልጅ ቀለንቶስ የድሮ የካቲት ቀሌምንጦስ የሰው ስም የቀሌምንጦስ መጽሐፍ ቀስ ቀሲስ ቄስ ቀርሜሎስ ለምለም ዱር ቀርቂስ ገበጣ ሰንጠረዥ ቀርጦልስ ቀርጣልስ ቅርጫት ቀናንሞስ ጠንበለል ሽቱ ቀንሞስ ሽቱ፣ ቀውስ የኮከብ ስም፣ ቀይስ ቄሰ ገበዝ፣ ቂላኖስ ሞጣህት ኩፋር፣ ቂላኖስ መጎናጸፊያ መጠምጠሚያ፣ ቂስ የሰው ስም፣ ቂድስ ሃይማኖት፣ ቃስ እጀ ጠባብ ቀሚስ፣ ቃዴስ አንድ ምድረ በዳ፣ ቄዳርስ አክሊል ቆብ፣ ቄድሪኖስ የዛፍ ስም ዋንዛ፣ ቄድሮስ ዋንዛ ዝግባ ዱር፣ ቄድሮስ ጥቁር ግምጃ፣ ቄጵርስስ ጽድ፣ ቅዱስ የተቀደሰ ንጹሕ ልዩ፣ ቅዱስ ክቡር ምስጉን፣ ቆሞስ የኤጲስቆጶስ መጋቢ፣ ቆሞስ የኤጲስቆጶስ መጋቢ፣ ቆሮስ ላዳን፣ ቆንዶራጢስ የሙጫ እንጀራ፣ ቆንዶራጢስ የግርሽ አይነት ብር፣ ቆጵሮስ የአገር ስም፣ ቆጶሮጢስ የንብ አውራ፣ ቆጶሮጢስ የንብ አውራ፣ ቆስቆስ የቤት ዕቃ፣ ቁልቋስ ቁልቋል፣ ቁሳቁስ ዕቆች፣ ቁድስ የተቀደሰ ስፍራ መቅደስ፣ ቁድስ ሃይማኖት። በሶንስ የግብፅ ዘጠነኛ ወር ግንቦት በርባሮስ ጥልቅ ጥልቅ ከፍጥረት በታች አለ። በርተሎሜዎስ የሰልፈኛ ልጅ ሰልፈኛ፣ በርናባስ የደስታ ልጅ፣ በርኳስስ የሰው ስም፣ በሪውድስ በሪዎድስ የታወቀ ጊዜ የዘመናት ክፍል፣ ቢሶስ አረንጓዴ፣ ባህሩስ መቃ፣ ባርቶስ የመጽሐፍ ስም፣ ባእስ ጸብ፣ ባዶስ ቤዶ፣ ባጦስ ጅባራ፣ ብህውስ ሳር መጭ ብላጦኖስ ወይም ብልጣኖስ የአትክልት ወገን በስንሶስ የግብፅ ወር ግንቦት ተልፊዎስ ረጅም ተስላስ ሶስተኛ ድርብ ሶስተኛ ደርብ ተስላስ ሶስተኛ ደርብ ተርሙስ ሽንብራ አደንጓሬ ተአማጎሲስ ጸረ እግዚአብሔር ተአማጎሲስ ጸረ እግዚአብሔር ታያጥሮስ የጨዋታ ስፍራ አገር፣ ታሙስ ሐምሌ የዕብራይስጥ የዕብራውያን አራተኛ ወር፣ ታኦሎጎስ ደራሲ ነባቢ መለኮት ታኦሎጎስ ደራሲ ነባቢ መለኮት፣ ታዲዎስ ተአማኒ፣ ቴዎጎሎስ ነባቢ መለኮት፣ ቶማስ እጽፍ ድርብ ፀሐይ፣ ነሐስ ናህስ ነሐስ፣ ነቅሪስ ቂጥኝ፣ ነአስ ታናሽ ነገስጋስ መነቃነቅ ነፋስ ንፋስ ነፍስ ነፍስ ኒጶሊቦኖስ አናጉንስጢስ ዲያቆን ናህስ ገደል ሰገነት ነሐስ ናርዶስ ሽቱ ናርጅ ናብሊስ ናብሊስ ቃጭል በገና ናብሊስ እንዱር ንብሌስ ፌንጣ ንዑስ ትንሽ ንጉስ ንጉስ አለስ አጃ አለደስ ደሴት አልሲስ ስሁት መናፍቅ አልባስ ልብሶች አልሲስ ስሁት መናፍቅ አልባስ ልብሶች አልባስ ጭፍራ መሳፍንት አልባስጥሮስ ሽቱ አሜቴስጦስ አሜቴስጢኖስ እንቁ ቢጫ የሚመስል አስቄጥስ መዳለው አልባብ ባህታዊ አስትሮብሎስ የሰው ስም፣ አስጳኖስ አስጳኖስ የአገር ስም፣ አስጳዳቶስ የሽቱ እንጨት እንቁ፣ አስፈሊጦስ የምድር ዝፍት፣ አሪስ ጎጆ ሰብሳብ፣ አራሲስ ከሃዲ መናፍቅ፣ አራሲስ ከሃዲ መናፍቅ፣ አርሌፍሉስ በርዘጊ በርዘጊ፣ አርማስ መርከብ የባህር ሳንሳ፣ አርማስቆስ ግንብ የብረት የብር ዘንግ ዞሪት አርሜስ ዘንግ አርሲስ መናፍቅ አርሲ መትረዳስ ወይም አርሳይ መትሪያድስ የባህታውያን አለቃ አርሲ መትረዳስ አርሳይ መትሪያድስ የባህታውያን አለቃ አርሳይሮስ ሊቀ ጳጳስ ኦርቶዶክስ ተዋህዶ አርዶማዎስ ጣዖት አርጠቦስ መስፈሪያ አርጢባስ መስፈሪያ፣ አርጤምስ የጣዖት ስም፣ አቃስ ዕንቁ፣ አቅሞንስ ኤጲስቆጶስ፣ አቡሊዲስ መዘምር፣ አቡቀለምሲስ ራእይ፣ አባስ የገዳም አባት፣ አብስለጤስ መዘምር፣ አብስልዋጥስ የግንዘት ፍታት፣ አብስልዲስ መዘምር፣ አብስልጢስ መዘምር፣ አብረክሲስ ግብረ ሐዋርያት፣ አብሮኮሮስ የሰው ስም፣ አብኑስ ዞጲ፣ አብጥሊስ የስርዓት መጽሐፍ፣ አብጥልስ መዘምር፣ አትራኮስ ዕንቁ፣ አትሮንስ ወንበር መንበር፣ አናጉንስጢስ አንባቢ ዲያቆን፣ አንቃስ እንቃስ አዛባ ጭቃ፣ አንክስ አንኮስ ጥርኝ፣ አንያኖስ የሰው ስም፣ አንጢማርያጦስ አንጢዲቆማርያጦስ ጸረ ማርያም አንጢማርያጦስ ወይም አንጢዲቆማርያጦስ ጸረ ማርያም፣ አኖሬዎስ የሰው ስም፣ አእኑስ አንስቶት አእኑስ እንሰቶች፣ አኪላስ ንስር ለጽር፣ አካኪዮስ የሰው ስም፣ አካጥስ እንቁ፣ አክሲማሮስ የኤጲፋንያስ መጽሐፍ፣ አክሊሮስ አክሊማሮስ የኤጲፋንያ መጽሐፍ፣ አክሊሮስ ቄሰ ገበዝ፣ አክሳስ አሸን፣ አክሲማሮስ የኤጲፋንያስ መጽሐፍ፣ አክሲሮስ ቄሰ ገበዝ፣ አክሳስ አሸን፣ አክሳፎስ ብልሃት፣ አኪዮስ ይገባዋል፣ አውራስ ከዋክብት፣ አውራቂስ አውሎ ነፋስ ኩርፊት፣ አውርሃርስ አውራሪስ፣ አውኪያኖስ ውቅያኖስ፣ አውኪያኖስ ውቅያኖስ አውግስቶስ ነሐሴ በሮም አዛሪያስ የሰው ስም አግሙስ ቀለበት አግዮስ ቅዱስ አጴርጊዮስ ስጋ አጴርጊዮስ ስጋ አፍለጢስ ዝፍት ሰሊጥ ኢሳይያስ የእግዚአብሔር ደህንነት ኢስ ጸብ መዛበር ኢስታኦስ አንድ አምላክ ኢስታኦስ አንድ አምላክ ኢየሱስ አዳኝ መድኃኒት ኢያሰጲስ እንቁ እሳት የሚመስል ኤላጤኑስ የጥድ አይነት ዛፍ ኤላጤአስ ጥድ ኤልሳልስ ደጀ ሰላም ኤልያስ እግዚአብሔር ጉልበቴ ኤልያስ ዘይት ወይራ ኤርሚያስ እግዚአብሔር የሚያልቀው እግዚአብሔር የሚያውቀው ኤጴሜዴስ መቃን፣ ኤጴሞስ ቀሚስ፣ ኤፊቆሮስ የሰው ስም መምህር መምህር ኃጢአት፣ ኤፌቆሮስ የሰው ስም መምህር ኃጢአት፣ ኤፌኒዮስ ሽቱ፣ እልሶድስ ትንሽ ዱር፣ እቡስ በደለኛ እቡስ በደለኛ እቡስ በደለኛ፣ እብነ አድማስ የደንጊያ ንጉሥ፣ እንቃስ አዛባ እንድሪያስ ወንዱ ኃይለኛ ጨካኝ በኩር እጦስ እንጥሽታ እጣስ ቅንድብ እንጥሽታ እጸጳጦስ ጅባራ ባረንጓ ኦሪያሬስ ፀሐይ ከሞስ ጣዖት ከሞስ ያገር የወገን ስም ከርስ ሆድ ውስጥ ከባበርእስ ድምድማት ከንትሮስ አራት ዘመን ዓመት ከንትሮስ የፀሐይ መስፈሪያ፣ ኪስ ምንጭ ከረጢት፣ ኪሮስ የሰው ስም፣ ኪሮግሊዮስ እሽኮኮ አሽኮኮ፣ ኪሮግሊዮስ አሳማ፣ ካሞስ ጣዖት፣ ኬክሮስ የፀሐይ መስፈሪያ፣ ኬጥሮጋውሎስ ጋን፣ ኬፋስ እንቁ፣ ክሪጶራስ ክርስጶራስስ ሪያንማ እንቁ ሪያንማ እንቁ ክርስጵራስስ ቀይ እንቁ ክሪጶራስ ክሪስጵራስስ ክሪስጵራ ክርስ ሪያንማ እንቁ ቀይ እንቁ ክርስቶስ መሲህ ቅቡዕ ክርስቶፎስ ለባሴ ክርስቶስ ክርስቶፎስ ለባሴ ክርስቶስ ክርታስ ወረቀት ብራና ኮሞስ መጨኔ ኮስሞስ ስመወልድ ዓለም ኮስሞስ ስመ ወልድ ዓለም ኮሬ አቤስኮቦስ ኤጲስቆጶስ ኮሬ አቤስኮቦስ ኤጲስቆጶስ ኮሰኮስ ብዙ አይነት ቀለማት፣ ኮብስ፣ እበጥ፣ ንፋት፣ ጥፋት፣ ኩስ የቁስል ስፋት፣ ኩኢስ እንስራ፣ ወራስ ኮከብ፣ ወራቁስ ልክስክስ፣ ዋህስ ዋስ፣ ዋኖስ ዋልያ፣ ዘካርያስ እግዚአብሔር የሚያስበው፣ ዘኪዎስ ንጹሕ እግዚአብሔር ያነጻው፣ ዜቡስ ጣዖት፣ ያሰቢስ እንቁ፣ ያኖስ አንበሳ ኃይለኛ ጽኑ፣ ይቡስ ደረቅ፣ ዮሐንስ የአምላክ ስጦታ ደስታ፣ ዮናስ ርግብ፣ ደሙስ በጥቁር ደመና የተሸፈነ፣ ደራስ እንቅልፍ፣ ደርቃስ ምዳቋ ዳባ፣ ደርቃስ ነጸላ ሸማ፣ ደነስ ርኩሰት ዝሙት፣ ዲያብሎስ ግም፣ ዲዮስቆሮስ የሰው ስም፣ ዲድሞስ መንታ፣ ዳስ ጎጆ ዳስ፣ ዳሪዮስ ንጉሰ ሜዶን፣ ድርሙስ ማድቤት፣ ድርስ ሰገድ ወይራ፣ ድሯስ ወይራ ሰገድ፣ ድቡስ ድንበስ በትረ መንግስት፣ ድቡስ በትር፣ ገመስ ዕዳ አላድ ድሪም፣ ገመስ ዲዋኒ ገንዘብ ግርሽ፣ ገመስ ታናሽ ቀለበት፣ ገሪስ ገርስ ሰንሰለት፣ ገውስ የኮከብ ስም፣ ጋሙስ ጎሽ፣ ጋይራስ የሰው ስም፣ ጌናስ ችጋር ድህነት ግማስ ግማሽ ግምስስ ጣዖት ግብስስ ፍራሽ ልስን ጎሚስ ፊላ ጠስ ቅንድብ ጠርሴስ ያገር ስም ጠርቤንቶስ ሽቱ ጠውስ ንስር አሞራ ጠርቤንቶስ ሽቱ ጽድ ጠውስ ንስር አሞራ ጠፍንቄስ አውሎ ነፋስ ኩርፊት ጢስ ጢስ ጢሮስ ያገር ስም ጣወስ ጣዖስ ሶሪት ወፍ ጢሮስ የአገር ስም ጣዖስ ሶሪት ወፍ ጤርባንጦስ ጽድ ጥረስ ምንጋጋ ጥረቡናስ የወታደር አለቃ ጥፍንቁስ ጭፍን ጰሊስ ሊቅ ከተማ ጰላኔዎስ ጰላኖስ ሽቱ ጰላጼዎስ የሰው ስም ጰራቅሊጦስ አማላጅ ጲዮስ ጲጥያስ የዛፍ ስም ጳኩምስ የግብፅ ዘጠነኛ ወር ግንቦት ጳውሎስ ታናሽ የተናቀ ጴልጣስ ጋሻ ጴውቂኖስ ጽድ ጴጥሮስ ደንጊያ ጵላናጦስ ጵልጣኖስ የአትክልት ወገን የአታክልት ወገን ጵራስስ ቀይ እንቁ ጶሊስ ኤጲስቆጶስ ጸርስ ስመ ነገድ ጸባኒዎስ ሽቱ ጽራስ ጽርስ ጥርስ ጽርስ ብልዝ ፈልኬንዶስ ወራሽ ፈረስ ፈረስ ፈውስ መድኃኒት ፊልክስዩስ የአምላክ ወዳጅ ፊልክስዩስ የአምላክ ወዳጅ ፊልጶስ ፈረሰኛ ዘንባባ ፊልጶስ የፈረስ ወዳጅ ፊንቃስ የወፍ ስም ፊንክስ ጥንባንቦራ ፋሬስ የሰው ስም አዲስ ዓለም ፍሱስ ሸውራራ ፎቀንስ ጉሬዛ ፒላስ ድንኳን ፔርስጦስ ጋሻና የጦር መሳሪያ ሳብ ዘርና ነባር ሳብ ዘርና ነባር ሀርሶ ሟርተኛ ሀርሶ አራስነት ሀንክሶ አንክሶ ሽቱ መርሶ ወደብ ሶ ጨዋታ ሶሶ ዘፈን ሬሶ የአገር ስም ቢስንሶ አረንጓዴ አንክሶ ሽቱ ጥርኝ ክብሶ የራስ ጌጥ እበጥ ክብሶ ጭራ ኮኢሶ እንስራ ጋይሶ ጋሻ ጉልማሳ ጋይሶ ስርዓት ፊልሶ ዙፋን ፊልሶ ዙፋን ፍህሶ የሐር ኩብ ፍህሶ ቀይ አበባ ፒላሶ ድንኳን ፒላሶ መሰዊያ